Hello?
ሄሎ ሲስተር፣ ሄሎ ሰላም ነው?
ሰላም ነው? ወላሂ አለን አለን። ምን ነበር ወንድሜ?
አዎ፣ ብስቤት ላይ እሺ
ብሎ ሲያደርጉ
እ
ዊስዶሎ ሲያደርጉ ስድስት መቶ ብር ገና አይደረስም።
አልደረሰም። መቼ ነው ይዝዱ ያደረግከው?
ያ ከተማ ትላንት ወዲህ ከትላንት ወዲያ?
አ እስኪ ስልክህን ንገረኝ። ደውለህ ነበር?
አዎ ደውሎ ነበር፣ ግን እስካሁን ጠበቅኩ ነው።
እሺ ስልክህን ንገረኝ እስኪ።
ዘጠኝ እሺ
ሰላሳ ሶስት ስንት?
ሰላሳ ሶስት እሺ
አስራ ሶስት እሺ
ሀያ ዘጠኝ እህ
ሰማንያ
መቼ ነበር?
ያ ትላንት ወዲህ ነው።
ቀኑ መቼ ነበር?
አ ቀኑ መቼ ነበር? ቀኑን ንገረኝ።
ቀኑ እ
ቀኑ ቀኑ ቀኑ እ ቀኑ ኢሉ
በሀያ ዘጠኝ ነው አይደለ?
አ ሀያ ዘጠኝ ነበር።
እኮ ወደ ቴሌብር account ወደ ዜሮ ዘጠኝ ሰላሳ ሶስት አስራ ሶስት ሀያ ዘጠኝ ሰማንያ ገብቷል እኮ
መቼ ነው የሚገባው? አሁን account ነው ወይ ቴሌብር?
ወደ ቴሌብር ዜሮ ዘጠኝ ሰላሳ ሶስት አስራ ሶስት ሀያ ዘጠኝ ሰማንያ ላይ
እና አሁን check ሲያየው ገና ብሩ አይደርስም።
እስኪ check አድርገውና ካልሆነ መልሰህ ትደውላለህ።
እሺ እሺ እንሻባ ስለ ደወልክ እናመሰግናለን።